ሄሎ ሄሎ ጤና ይስጥልኝ።
ሰላም ነው?
እ፣ ሰላም ስንታየው አዎ ነኝ።
ከቺፕቺፕ ነው የደወልኩለት።
እሺ
ከዚህ በፊት እቃ order ሲያደርጉ የት ነበር የሚረከቡት? መስሪያ ቤት ነበር?
አዎ
okay ቅዳሜና እሑድ አይሰሩም አይደለ?
ያው የኛ shift ስለሆነ አዎ።
ትላንትና ገቢ አልነበርኩ እና ዛሬ ብያቸው ነበር ደውለው፣ አሁንም ደውለውልኝ ነበር እየመጣን ነው ብለው።
okay እሺ። ስለዚህ አሁን ቅዳሜና እሑድ የማይመቾት ከሆነ ሌላ ጊዜ order ሲያደርጉ ሁልጊዜ ሳይሆን shift አዎ።
ነው የኛ ስራ፣ እሑድም የምንገባበት ቀን አለ። shift ስራ ታውቃለህ? በሳምንት ገባኝ።
ወይ ማክሰኞና ቅዳሜ ሊሆን ይችላል እረፍቴ።
እም።
እንደዚህ ነው እንጂ ይሄ ቅዳሜና እሑድ እረፍት አይደለሁም።
ስለዚህ በ shift ኦት በሚገቡበት ሰዓት እ፣ order ኡን okay።
calculate አድርገው order ማድረግ ይችላሉ።
አዎ እንደዛ ነው። ከዚህ በኋላ እኔ መጀመሪያ check አላደረኩትም። ለዛ ነው ነጭ ሽንኩርት okay ከዚህ እንደዛ በኋላ ማድረግ እንዳያደርጉ።
ይችላል።
አዎ እሺ እሺ እሺ መልካም ቀን።